Hello ሰላም ጤና ይስጥልኝ። መሀሌት አውጋቸው ዊፕላስ ሶሉሽን ላይ sign up አድርገሽ ነበር እና sign up ያደረግሽው ዊፕላስ ሶሉሽን ለአሽከርካሪነት ነው ለተጠቃሚነት ነው? ዊፕላስ ሶሉሽን ላይ sign up አድርገሽ ነበር እና Sign up ያደረግሽው ለአሽከርካሪነት ነው ወይንስ ለተጠቃሚነት ነው? ለተጠቃሚነት ነበረ። So አሁን አንቺ download ያደረግሽው የአሽከርካሪዎችን መተግበሪያ ነው። ስለዚህ ወይ ምንድን ነው የምትጠቀሚው ስልክ? Hello ሄሎ ሄሎ